ያያለው የሷ ያያለው ያያለው የሷ ያያለው የሷ ያያለው ያያለው የሷ ልቤን አስፈትቼ ከለቅስ አባቴ ቤት ልነግርሽ ስመጣ ካንቺ ዘንድ ወደ ቤት የለችም ያሉት ከበር ይነግሩኛል። ህልሜን ገለባብጠው ያዩት ይመስለኛል። ህልሜን አገላብጠው ያዩት ይመስለኛል። ኧረ ተይን ያለ ላኪብኝ ጤናሽን ጎኔኑ ጋቶጋ ቢበርደው ገላሽን